አሚን አጠቃላይ ሲባል መቶ ምድረስ
ሰላም ጤና ይስጥልኝ።
አቤት ይስጥልኝ።
ከአሪፍ ቤ ነበር ምደውለው። ሰምሬ ትባላለሁ።
ከየት ነው የምደውላችሁ?
ከአሪፍ ቤ
እሺ
በፖስት ማሽኑ ዙሪያ ላዋራዎት ፈልጌ ነው። ነጃት ነው ታደል?
እኔ እቴ information ክፍል ላይ እሺ
ማዋራት ያለብሽ ስራ አስኪያጁን ይመስለኛል አይደለ?
ስለ ፖስት ማሽኑን transaction እየፈጸማችሁበት አይደለም እና በዛ ዙሪያ ለማውራት ነበር።
እኮ ስራ አስኪያጁ ነው ማውራት ያለብሽ። እኔ ያው መረጃ መስጠት ብቻ ነው።
እህ። ስለዚህ እሳቸውን ነጃት ቁጥሩ አዎ ይንገር ዜሮ ዘጠኝ አርባ አንድ አርባ አንድ
ሰማንያ ስምንት ሰማንያ ስምንት ሰማንያ ስምንት አሁንም ሰማንያ ስምንት ሁለቴ ነው።
አዎ አዎ እሺ
ከዛ ሰማንያ ሁለት
ስማቸውን ማን እንበል?
በማለት አቶ አደም
አደፍርስ ነው ያሉኝ።
አቶ አደም
አደም
አ
እሺ፣ ደንበኛችን እናመሰግናለን። መልካም ቀን።
ወይ